አልሰማሽኝም እኮ 2015 የመጣስ ዓመትሽ ነው።
አሜን አረ የመበርጠስ ዓመትሽ ነው።
አሜን የው የው 2015 የመስፋት ዓመትሽ ነው።
አሜን።
አረ ማን ነው መሳሪያ የሚጮት የለም እንደዚህ። እስቲ ያቀጣጥሉት። በዚህ ዓመት ያለፋሽበት ሀብት ቤትሽ ገባ፣ አሜን ብልጽግና ቤትሽ ገባ፣ አሜን ኢሰፓ ቤትሽ ገባ።
አሜን በዚህ ዓመት በፎቅ ተባርከሻል።
አሜን አረ መኪናው ቤትሽ ገባ።
አሜን
ወገኖቼ መዳን በሌላ በማንም የለም። መጽሐፍ እንደሚል ያው ኢየሱስ ያድናል ኤፌሶን ላይ በመንፈሳዊ በረከት ተባርካችኋል ይላልና መባረካችን በመንፈሳዊ በረከት ነው ማለት ነው እና 2015 እ፣ ጌታን የምንመስልበት በመንፈስ ፍሬዎች የምናድግበት ጌታን የምንመስልበት ዓመት ነው ማለት ነው። ኢየሱስ ያድናል። መዳን በሌላ በማንም የለም። አመሰግናለሁ።